ቤቴ ናት።
ሄሎ ጤና ይስጥልኝ።
ሰላም ነው እናቴ?
እግዚአብሔር ይመስገን።
ቦታ ለማስያዝ ነበረ እሸቱ ድሬዳዋ
እሺ ስሞሽም አልበል ኃይለማርያም መኮንን
እሺ
እ እና እሺ ሲያውስ ስልክ ቁጥር ይንገሩኝ። ሂሳብ መደበኛ 300 ብር፣ ቪአይፒ 500 ብር፣ ለተማሪ 200 ብር።
የተማሪ ነኝ ተማሪ ነኝ እሺ ስልክ ቁጥሮትን ይንገሩኝ።
ዜሮ ዜሮ ዘጠኝ ዜሮ ዘጠኝ 09 ዜሮ ዘጠኝ አሁን
እሺ ብያለሁ።
አስራ ስድስት 16 ሀምሳ አምስት አስራ ሁለት 55 14 አስራ ሁለት አስራ ሁለት እሺ ለስንት ሰው ነው ቦታ የሚያስይዝ? ለስንት ሰው ነው?
ለአንድ ሰው ለአንድ ሰው እሺ ስለዚህ 11 ሰዓት ፕሮግራም የሚጀምረው ነው። ከዛ ቀደም ብለው መጥተው ይቁረጡ ትኬቱን።
እሺ ያውን እዛው መፈጸም ይችላሉ።
እሺ እናቴ እሺ እሺ እናመሰግናለን። እሺ እሺ፣